ከቴሌ ብር ወደ ሁሉ ስፖርት ስልክ ብር ይዞብኝ እስካሁን አልመጣልኝም።
deposit ያደረጉ ነው?
አዎ deposit ሳደርግ የገባው እስካሁን አልመጣም። ሁለት ነበር ያደረኩት።
እሺ ቴሌግራም ላይ ልከውልን ነበር እንዴ?
አላኩም ገና።
እሺ ቴሌግራም ላይ ቴሌ ብር text ኡን screenshot አድርገው ይላኩልን።
የቴሌ ብሩ ነው ወይስ የሁሉ ስፖርቱ? የቴሌ ብሩ ነው።
ብሩን text
text ነው ወይስ screenshot ያደረሰው ይኖረናል?
text ኡን deposit አይደል ያደረጉት?
አዎ ስለዚህ የቴሌ ብር text screenshot አድርገው ቴሌግራም ላይ ላኩልን።
እሺ እሺ እሺ